hello hello ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት ሴት hello ከቢጃ ኢትዮጵያ ነው የምንደውልሎት አይሰማም አ አ ይሰማል ከምን ኢትዮጵያ
እሺ ከቢጃ ኢትዮጵያ ነው የምንደውልሎት እሺ እሺ ሰላም ነው
እግዚአብሔር ይመስገን እሸቱ ነው የቤቶት ስም እ ተሳስተዋል የቤቶት- መሰለኝ የቤቶት ስም እሸቱ ነው አይደለም ተሳስተዋል መሰለኝ
ቤት የለውትም እ፣ ቤት አ- ደንበኛችን።
የት- የትኛው ቤት እኔ መንግስት ቤት ውስጥ ነው የምኖረው
ሳይሆን የመጠጥ መሸጫ ውይ ውይ እሸቱ የለኝም ይባል?
ተሳስተዋል ተሳስተዋል አዎ፣ የለኝም
እሺ ይቅርታ እሺ ትግል